Hello Hello
ወይ ጤና ይስጥልን።
አብሬ ስትልን ቃል ቡቲክ ነው?
አዎ ከ We Plus ነበር የደወልኩት።
እ?
We Plus Solution
የትኛው We Plus Solution እሺ፣ ባለፈው አንድ።
We Plus app ላይ ተመዝግባችሁ ነበር እሺ
እና የተመዘገቡትን active እያደረጉ ስለሆነ እንድትሰማኝ ነው። መልሼ ልደውል?
ቆይ
እሺ ቆይ ስጋ የለውም አውሪ እሺ
የት ነበር We Plus We Plus Solution ባለፈው app ላይ ተመዝግባችሁ ነበር። We Plus Solution hello
Hello ማ We Plus Solution app ላይ ተመዝግባችሁ ነበር። አሁን የተመዘገቡትን active እያደረግን ስለሆነ system እንደሚሞሉ አንዳንድ መረጃዎችን ልጠይቅሽ ነበር።
እሺ አሁን ይቅርታ ስራ ላይ ነኝ ወይ ወደ በኋላ ትደውያለሽ ስንት ሰዓት?
እኔ እንጃ አሁን ደግሞ ስራ ላይ ነኝ ተቆሙብኛል ይቅርታ እኮ ስንት ሰዓት ልደውልልሽ?
አሁን ይሄ በዚህ ሰዓት አልልሽም ግን ወደ በኋላ ላይ የሚቀንስ ይመስለኛል ስራ
Okay። አሁን ግን አንድ ደቂቃ የማይፈጅ ሰዓት እንትን ነው የምጠይቅሽ።